hello ጤና ይስጥልኝ Best Bet hello
በዘጠኝ withdraw አድርጌ እስካሁን ገንዘብ አልገባልኝም። brother ዘጠኝ October ዘጠኝ አዎ በዘጠኝ አ- አስረኛ ወር ሀያ ሀያ ሶስት
ዜሮ ዘጠኝ ሰባ ሁለት የሚለው ስልክ ነው በእሱ ነው Best Bet የምጠቀመው with- አይ የምጠቀመው ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ዘጠኝ አርባ አራት አርባ ሰባት በሚለው ነው Best Bet የምጠቀመው።
እሺ withdraw ያደረኩት ግን በዚህ ስልክ ነው።
ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ዘጠኝ አርባ አራት አርባ ሰባት አዎ
ስንት ነበረ ይቅርታ አራት መቶ ብር
በሳንቲም ፒ አይደለ አዎ በሳንቲም ፔ
ኦኬ በአሁኑ ሳርባል ተመልሷል ወደ ቤስት ቤት አካውንት እሺ እዘዘው እ እሺ።
ሌላው ይዝደዋል ማለት ነው በቻፓ እዘዘው እሺ ብሩ ከተመለሰን ጥሩ ነው።
እሺ እሺ እሺ